ሄሎ ሄሎ ሰላም ሄሎ።
ይስጥልኝ እንዴት ነሽ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን።
እንትን ነበረ cash register ለአድራሻ ለውጥ አስገብተን ነበር service center እም፣ እና almost አንድ ወር ሆነው እና ገቢዎች ደግሞ manual እንድንቆርጥም ፍቃድ አልሰጡንም እሺ
እና አሁን ሁሌ ስንደውል service center የምንባለው ወደ እናንተ ሰፈር ስላልመጡ ነው ይመጣል ይመጣል ነው እና ምንም ሽያጭ ማካሄድ አልቻልንም።
እሺ የማሽን ቁጥር ትነግሪኛለሽ?
እሺ ፒኤምኤ እ? እሺ፣ ፒኤምኤ